ጤና ይስጥልኝ። ፌዴሬሽን ምክትል አፈ ጉባኤ ቢሮ።
እንዴት ነሽ?
እግዚአብሔር ይመስገን ደህና ነሽ?
ደህና ነኝ፣ ሸ- እግዚአብሔር ገ- አረንጓዴ ሻይ ቅጠላለሽ እንዴ?
እ- እ- እ- አረንጓዴ ሻይ ቅጠላለሽ እንዴ?
ሻይ ቅጠል ቆይ እስቲ አረንጓዴ ቆይ ልይልሽ እስካሁን አልተጠ- hello ወይ ወ- እ- ወይ ነው ወይ ስንት ፈልጊው እ?
በ piece ነው አይደል የፈለግሽው?
በ piece ው ሶስት እሺ ሶስት piece ከሰጠሽኝ በቃ ይበቃል።
እንትና ልላክልሽ ማን አለምን አለም አለች?
አዎ እዚህ እስ- ቤታቸው ለስራ እ?
ለስራ እዚህ መጣ ነው በቃ ልላክ ትምጣልሽ አዎ በቃ በእናትሽ ስንት ላክ- ልላክልሽ ሶስት በቃ ሶስት ፍሬ እሺ እሺ